ጤና ይስጥልን እንዴት ነሽ?
እግዚአብሔር ይመስገን።
አለን ሰላም ነው።
እግዚአብሔር ይመስገን።
ቢ ዘጠና ስምንቱ ኪንካፕ ተሽጧል እንዴ?
ፒካፕ ሞዴል ሁለት ስንቱ ነው?
ሁለት ሺህ ስንት ነው? ቢ ዘጠና ስምንት ሞዴል ሁለት ሺህ gray color ኡ እ ሁለት ሺህ ዘጠኙ ሀሎ ሀሎ